ጤና ይስጥልኝ ማሊባባ
የት ነው ሰላም?
ምን ልርዳዎት ነው?
የሆነ ዲዛይር ላይ ቁጥር አይቼ እኮ ነው የደወልኩልሽ። information ፈልግ
ስላሉ
እናንተ ነው
አዎ ማሊባ እኛ ነን።
እናንተ ናችሁ። ምን እንዴት ነው ዋጋው? ሁለት ሚሊዮን ይላል።
ምንድን ነው የፈለጉት? ምን አይነት ዲዛይር ነው ያየሁትን ሱቅ ነው ዲዛይር ነው የፈለኩትም ዲዛይር ነበር።
እሺ ዲዛይር በለጠፈ ነው ባለጠፈ?
አይ ባለፈው ነው።
ባለጠፈ እሺ ሀያ ሁለት አለን ሶስት ነጥብ ሶስት ነው ባንክ የሚወጣለት ከሆነ እስከ አንድ ነጥብ ሁለት ባንክ ይወጣለታል። ቀሪውን cash ነው የሚከፍለው።
ስልክ ብደውል information ም ሆነ ያለው ነገር መረጃ ማግኘት እችላለሁ አይደል?
ይችላሉ እመቤት እሺ አመሰግናለሁ። የት ነው ያላችሁ ግን? hello እኛ እየ- እኝ- እየሰማሁት ነው እመቤት እኛ የምንገኘው መስቀል ፍላወር ናዝራ ሆቴል ፊት ለፊት ፓስተር ፓስተር አደባባይ ፊት ለፊት እንገኛለን። አዲስ አበባ ላይ ሁለት branch አለን።
የት ነው? መስቀል ፍላወር እና መ- መስቀል ፍላወር እና ፓስተር ፓስተር okay።
አዎ እሺ ማለት አመሰግናለሁ። ደውል እኛም እናመሰግናለን። እሺ እሺ እመቤት ይሰማል።